አቤት።
hello ጤና ይስጥልኝ።
hello hello ጤና ይስጥልኝ።
ኧረ አይሰማም hello hello hello እ አቤት ጤና ይስጥልኝ። ይሰማዎታል?
ጤና ይስጥልኝ።
ከሱራፌል አካሉ እባላለሁ። ከዶክና real estate ነበር የምደውለው። ትንሽ ስለኛ product ላስረዳው ጊዜ አለው?
ምን ፈልገህ ነው?
ስለኛ real estate ትንሽ እንትና ልስጦት ጊዜ አለው?
አይሰማም እባክህን።
ከዶክና ከዶክና real estate ነበር የምደውለው።
እሺ
ስለኛ product ትንሽ ላስረዳዎት ጊዜ አለዎት?
እኔ ምንም የለኝም።
እሺ እሺ፣ ይቅርታ።
ቻው።